ሄሎ ሄሎ
ጤና ይስጥልኝ ቤተሰቤት።
ይህም customer ነው።
እሺ
ትላንትና ስምንት መቶ ብር በልቻለሁ። አንድ ጊዜ ሶስት መቶ አንድ ጊዜ ደግሞ አምስት መቶ በልቻለሁ። እስካሁን account ላይ አልገባም። ምን ነው እ በልቼ ማለት በምንድን ነው የበላኸው?
እ በምንድን ነው የበላኸው? ምን game ተጫውተህ ነው?
ኳሱ ነው።
ኳስ ነው የተጫወትከው?
አዎ okay እሺ። ትኬቱ አላበራም?
አ ምንም አላበራም። እባክህ ያኝ balanced አለኝ
እ ማለት ብር withdraw request ውስጥ ስንገባ balance ይላል፣ ግን account ላይ አልገባም።
okay withdraw አድርገህ ነው?
አዎ withdraw አድርጌ ነው።
እሺ Best Bet ቁጥርህን ንገረኝ አንዴ።
እ Best Bet ቁጥርህን ንገረኝ።
ስልክ ቁጥሩን Best Bet register ያደረክበት ስልክ ቁጥር አለ አይደለ?
አስራ ሰባት አስራ ሰባት ሀምሳ አምስት ሀምሳ አምስት ዘጠና ሶስት ሰላሳ አንድ ዘጠና ሶስት ሰላሳ አንድ መቼ ነበር ያዘዝከው?
ትናንትና በዚህ ጊዜ ነው። በቃ አዋሽ ባንክ ላይ ነው withdraw ያደረኩት።
ትላንትና። እሺ ጠብቀኝ አንዴ።
እሺ
አምስት መቶ እና ሶስት መቶ ነው ያልከኛ?
አዎ አምስት መቶ እና ሶስት መቶ ነው።
አሚን አብዶ ነው አይደለ?
አይ አሚን አብዶ ነው account።
እሺ ብዙ ጊዜ ስለሞከርክ ቆይ ሁሉንም check እያደረግኩልህ ነው።
እሺ ቴክኖሎጂ
ይኸውልህ ሶስት መቶ ብር ማለት ነው። በጣም ብዙ ጊዜ ነው የሞከርከው እሺ እና እ አብዛኛው failed ነው የሚለው አንድ balanced አለ ወደ እንትንም ወደ ምንድን ነው ወደ አዋሽ ባንክ አሁን ያልኩህ አሚን ምናምን በሚለው እ ሶስት መቶ ብር አንድ ጊዜ balanced አለ balance ሆኖልሃል አንዱ።
እሺ አምስት መቶ ብሩ ግን failed failed አምስት መቶ ብሩም አንድ አንድ አንድ balanced አለ ሌላው failed ነው። ወደ ይህም እንደዛው አሚን አብዶ አ account ነበር ወደ አዋሽ ማለት ነው።
ሶስት መቶ ብቻ ነው ገባው።
ሶስት መቶም አምስት መቶም balanced የሚል አለ ትላንትና ማለት ነው በአራት አዎ October አራት አዎ ትናንት October ትናንትና አራት ነው። አዎ።
እስኪ እስኪ account ን check አድርጊ አዋሽ ባንክ አካውንትን እሺ check አደርጋለሁ። እሺ እሺ